Şey.
Hello
Hello hello አቤት ይሰማል።
CT scan ፈልገን ነበረ። ይኖራል?
አለ አዎ።
የት ነው ቦታው?
ቦሌ ሩዋንዳ ዩኒቨርሲቲ ነው። ላውንደሪ ያስተጋባል።
እ እ ምን አልሽኝ?
ስልኮት ያስተጋባል። ላውንደሪ ያስተጋባል።
እሺ፣ በሌላ እንደውላለን እኮ በሌላ